የሚያስፈልግ ስንት ነው በ account ምርዳው
ከእንትን ከዚህ ከ account ወደ ሳንቲም ፔይ ብር ልኬ ነበር፣ አልገባልኝም ነበር።
withdraw አድርገው ነው።
አዎ እሺ ከዝውውር ታሪክ ላይ ያልገባለሁትን ፎቶ ያንሱና በቴሌግራማችን ይላኩልን። hello hello፣ ወደ ሳንቲም ፔይ ነው የላኩት።
ከዝውውር ታሪክ ላይ ፎቶ አንስተው በቴ- በቴሌግራም ይላኩልን እሺ ያልገባለሁትን እሺ